Hello ጤና ይስጥልኝ ካርሎ አምቡላንስ።
Hello ሰላም ነው? ሄሎ Hello ጤና ይስጥልኝ ካርሎ አምቡላንስ።
አብሮ ይስጥልኝ። ጊዜ ነኝ። እንዴት ዋላችሁ?
ኦ ጊዜ እንዴት ነህ?
አለሁ እግዚአብሔር ይመስገን።
አለ እኔ የምልሽ አ- አ- አንድ ከሉሲ ሆስፒታል ደወሉልኝና
እሺ ወደ ደም ባንክ እንድትሄዱልን ነው የምፈልገው አሉኝ። እስቲ አናግራችሁ ስልካችሁን እንትን አድርግ text አደርግልሻለሁ።
እሺ በዲስፓች ሴት ታርገኝ እ- እ- ልንገርሽ ወይንም ይዤዋለሁ። ገብቷል አጠገብሽ?
አሁን ነው የሚፈልጉት?
እ? አዎ አናግሪያትና የምትልሽ ነች። ዜሮ ዘጠኝ
ዘጠኝ
ቆይ፣ እያወጣሁት ነው። እሺ ማይ
እሺ
ቴ- ቴክስት አድርግልሻለሁ። ቆይ አልወጣልኝ፣ ስልኳ ታስቸግረኛለች።
እሺ ሉሲ ሆስፒታል የት አካባቢ ነው ያለው?
እ እ ሉሲ ሆስፒታል እህ፣ እሱንም አስታውሽው እንትን ልሻለሁ፣ እነግርሻለሁ።
እሺ እሺ
ድንገት ነው የደወለችብኝ። እሺ እሺ